ሄሎ ጤና ይስጥልኝ ከቢጃ ኢትዮጵያ ነው የደወልኩሎት ተቋረጠ
አዎ እሺ አድራሻዎትን የት አካባቢ ነው አሉኝ ቀበሌ ዜሮ ስድስት አዲስ አበባ ውስጥ ነው ከአዲስ አበባ ውጭ ኧረ ባህር ዳር ባህር ዳር ባህር ዳር ቀበሌ ዜሮ ስድስት
ሄሎ መስመር ላይ ነኝ ባህር ዳር ቀበሌ ዜሮ ስድስት ነው ያሉኝ አዎ አዎ እሺ ደንበኛችን ጥያቄዎትን መዝግቤ ወደ ጥገና ክፍል ልኬሎታለሁኝ የጥገና ክፍሎች በተቻለ ፍጥነት ይመጣሉ ሌላ መረዳዎት ነገር አለ አይ የለም ይሄ ብቻ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ ከሚሰሙት ድምጽ ላይ ያስቀምጡልኝ መልካም ቀን እሺ እሺ